ሸጋሊ ማለዳ ቆንጆሊ ማለዳ ሰንደል ገላ ሆዴ ቆንጆሊ ማለዳ ማለዳ መጥተሽ አቦሉን ጠጥተሽ ትመለሻለሽ ሆነና በረካ ጠጭም አለለሽ ቆንጆሊ ማለዳ አካል ገላ ሆዴ ሸጋሊ ማለዳ ማለዳ መጥተሽ አቦሉን ጠጥተሽ ትመለሻለሽ ሆነና በረካ ጠጭም አለለሽ አሜን አትይም ወይ ሰው ሲመርቅሽ ቆንጆሊ ማለዳ አካል ገላ ሆዴ ሸጋሊ ማለዳ አካል ሰው ማለዳ አሁን የኔ አሟሟት አሟሟት ነው ወይ አሁን የኔ አሟሟት አሟሟት ነው ወይ ጉች ጉች ያለ ጡት አንድ ቀን ሳላይ ጊዜም በከንቱ ላጠፋ ነው ወይ ሸጋሊ ማለዳ አካል ገላ ሆዴ ሸጋሊ ማለዳ አካል ገላ ሆዴ ማለዳ መተሺ አቦሉን ጠጥተሽ ትመለሻለሽ ሆነና በረካ ጠጭም አለለሽ ሸጋሊ ማለዳ አካል ገላ ሆዴ ሸጋሊ ማለዳ አካል ገላ ሆዴ አሳጨደች አሉኝ ጉብል ስንዴዋን አሳጨደች አሉኝ ጉብል ስንዴዋን ለእኔ አንድ መም ሰታኝ የማልችለውን አካል ሰው ማለዳ ቆንጆሊ ማለዳ ሸጋሊ ማለዳ አካል ሰው ማለዳ ቆንጆሊ ማለዳ ለምችግር ሁልጊዜ አይሻለው እጋራው ላይ ስዘልቅ ሁልጊዜ አይሻለው አንድ ቀን መጥቼ እጠይቅሻለው ፀሐይም ብፈራ ማለዳ መጣለው አካል ሰው ማለዳ ቆንጆሊ ማለዳ ሰንደል ገላ ሆዴ ሸጋሊ ማለዳ አዳልት ማለዳ ከራስሽ አድርግኝ ከድምድሙ ላይ ከራስሽ አድርግኝ ከድምድሙ ላይ ሀደሱ ከቅቤው እከብዳለሁ ወይ ሀደሱ ከቅቤው መች ትከብጅኛለሽ አገሩ በረሃ ትቀልጅብኛለሽ ሸጋሊ ማለዳ አካል ገላ ሆዴ ቆንጆሊ ማለዳ ሰንደል ገላ ሆዴ ሸጋሊ ማለዳ ቆንጆሊ ማለዳ አጥርሽ ገረገራ ውሻሽ ተናካሽ አጥርሽ ገረገራ ውሻሽ ተናካሽ ተቋጥሬ ልግባ ህመቀነትሽ ምንድን ነው ቢሉሽም እጣን ነው ብለሽ አጭሽው ቢሉሽም ገል የለም ብለሽ ፍቅር እንዲህ ያልቃል አንቺ አልለቀምሽ ቆንጆሊ ማለዳ ሸጋሊ ማለዳ አካል ገላ ሆዴ ቆንጆሊ ማለዳ ሰንደል ገላ ሆዴ ቆንጆሊ ማለዳ ሸጋሊ ማለዳ አካል ገላ ሆዴ ቆንጆሊ ማለዳ አካል ገላ ሆዴ ሸጋሊ